ጤና ይስጥልኝ ላንቺ።
አብሮ ይስጥልኝ። ሄሎ ሄሎ ይሰማል?
ሄሎ ሄሎ እ እንዴት ነሽ?
እግዚአብሔር ይመስገን።
እዚህ ወይናምባ ማርያም ጋር
እ
እ ከፍሎ አንድ neutral ቆርጧል እና ከፊል ሰፈሩ የለውም።
እንትን ነው ይሄ የሆስፒታል ስልክ ነው አባት
ዘጠኝ ዜሮ አምስት አይደለም እንዴ?
አይደለም፣ ይሄ ዘጠና ዘጠኝ ዜሮ አምስት ነው የሆስፒታል ስልክ ነው።
ተሳስተዋል። ይሄ